dara Jerome Dine.
ሄሎ
ሄሎ ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልኝ ሰላም ነው አባ?
አለሁ እ፣ አብድ- አብድራሂም ነው አይደል?
አ ከቴሌ ነበር የምደውልልህ።
እሺ እ፣ ቴሌ ብር ተመዝግበሃል አይደል?
ቴሌብር አዎ እ ተመዝግበሃል፣ አ ግን active አልሆንም እና active እንዲደረግ ነበር የደወልኩልህ።
ምኑን ቴሌ ብርህን
እኮ ቴሌብር እጠቀማለሁ እኮ አዎ፣ ግን balance ምናምን ዜሮ ዜሮ balance ነው የሚለው።
ዜሮ ዜሮ balance ማለት እጠቀምበታለሁ እኮ ነዳጅ ምናምን እሞላበታለሁ no የግልን አይደለም፣ እ በንግድ ፍቃድ ምናምን የተመዘገብከው ነው።
okay agent ኡን የ agent ነው ያልኩህ።
አ እሱን ተጠቅሜበት አላውቅም አዎ እንድትጠቀምበት ምናምን ስራ እንድትሰራ እንትን እያልን ነው እኛ እና active ብናደርግልህ ብለን።
እኔ አሁን ላይ ብዙም ሱቅ አልውልም ለዛ ነው okay ሌላ ሰው ነው የሚውለው።
አ አዎ፣ በቃ ስትል በቃ ደውለህ እሱን አመቻችቼ እንትን ስል እኔም ራሴ እደውላቸዋለሁ እሺ አባ እሺ መልካም ቀን